ጤናስጥልኛዎች ቤት ሰላም ነው የበኩል
እንትን ልጅ ነበረ እናት ከቴሌ ቦታ
እሺ
አላገባልኝም። ከቴሌ ብር ከቴሌ ቆርጦታል።
ወዴት ነበር ዲፖዚት ያደረጉት ደሚያቸው ወደ ዳሽን
ዳሽ ቤት እኛ ጋር ደውለው አመልክተው ነበር
እ?
እኛ ጋር ደውለው አመልክተው ነበር ደመያችን ምን አልሽኝ?
እኛ ጋር ደውለው አመልክተው ነበር
እኛ ጋር ደውሎ ነበር ወይ?
አዎ ደመያችን ደውለው አመልክተው ነበር እኛ አሁን አሁን እየነገርኩሽ ነው። አሁን አሁን ይበሉት ስሞቱ ማለት ነው
ቃላት ቃላ
ቃላት እሱ
በዚህ ስልክ ቁጥር ነው የሚጠቀሙት ለሌብርና ለቤቲንግቱ አዎ።
ዛሬ ነው ያስተላለፉት እ?
ዛሬ ነበር ያስተላለፉት አዎ፣ ዛሬ ዛሬ ሀምሳ ሶስት ብር ከሚቆርጦ ጋር አምስት ብር አለ። ሀምሳ ሶስት ብር ከሚቆርጦ ሂሳብ አለ አንድ ላይ ሀምሳ ሶስት ብር እሺ ደንበኞች ለቁጥ የላከሉት መልእክት አላለ ከቴሌብር
ይሄ ብር ቆርጦ የላከሉት መልእክት አላሉታል አይደለ
መልዕክት ቴሌ ብር?
ልክልኝ ቴሌ ብር አዎ እሺ ችግር በምነግሮች ስልክ ቁጥር ቴሌግራም ላይ ይልኩልናል
ምንድን ነው ምልክል screenshot ን እሱን message ኡን screenshot አድርገው ይልኩልናል ደንበኛችን ቴሌ ላይ
ምልክል ቴሌግራም ላይ ከቴሌብር የላከሉትን መልእክት
መልዕክት አያሳፍንም?
አዎ እሱን እንላክልሽ አዎ እሱን ቴሌግራም ስክሪንሾት ላይ አድርገው እሺ
ዜሮ ዘጠኝ ዘጠና ሁለት ስልክ ቁጥር የያዙ
እሺ ዜሮ ዘጠኝ ዘጠና አንድ ዘጠና ሁለት
ዘጠና ሁለት አስራ ሶስት
እሺ ዜሮ አንድ
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ሀምሳ አምስት ስሞትንና ስልክ ቁጥሮትን አንድ ላይ አድርገው የላኩት ቴሌግራም ላይ መስመር ላይ አገኛቸው።
እሺ አዎ።
እሺ በእኛ በኩል አይተን ስንጨርስ ደውለን እናሳውቁታለን። የረዳው ነገር አለ የ- ስለደወልና ምስል ሌሎችን ሀሳብ አስተያየት ከሚከተለው እንጭ ባለሽ ቅንጡ ሊንክ